Destiny?
Ah, Bristol.
ከትብለጽሀድጉ የአብ ጋርመንት Ah, yeah, Bristol.
እሺ፣ ካሪሽ ፔ ነው የምደውለው። ሰላም ባላላ Hmm?
ካሪሽ ፔ ነው የምደውለው።
ከምን?
ከአሪፍ ፔ ፖዝ ማሽን አዎ። ከአዋሽ?
አሪፍ ከአሪፍ ፔ
አሪፍ።
አዎ፣ አሪፍ POS machine እርሶ ጋር ነው።
OK። እሺ፣ ምን ነበር?
ምናልባት በ POS machine ኑ ዙሪያ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ ምን ችግር የለም።
እሺ፣ ምንም አይነት ችግር ቢገጥሙ ዘጠና ሶስት ዘጠና አምስት ላይ ደውሎኝ ማናገር ይችላሉ። መልካም ቀን ይሁንልዎት።
እሺ፣ እሺ፣ ላንቺ መልካም ቀን።